ሄሎ
ሄሎ መስትዬ ወይ እንዴት አደርሽ?
እንዴት አደርሽ?
እግዚአብሔር ይመስገን አለሁልሽ። ስሚማ quick ነገር እ እ፣ እንትን የጄኖቫ ትናንት submit አረግሻቸው ወይስ አላረኩትም አላረኩትም። ያው የ- እም፣ ካላየሽ point የለውም ብዬ ነው።
አዎ ማለት ምንድን ነው ማድረገው? መስትዬ
አሁንም እምቢ አለሽ እንዴ? repeat እምቢ አለኝ።
ሲደረግ እኮ ይስተካከላል።
እምቢ አለኝ እየተቀጠቀጥኩ ነው ያለሁት እና like ግራ ሲገባኝ እኮ ነው የደወልኩልሽ።
ይኸው ከላይ ሚልሽን ሚልሽን እየሄድሽ ማስተካከል ወደኋላ ከዛ ከላይማ የሆነ ቀና አዎ፣ እሷ አዎ።
ላይ እነሱ እነሱንማ ሰርቻለሁ መስትዬ። እቺ ልጅቷ እኮ ነች ፎር ፖይንት አመጣች የሚለውን ነገር ምንም ሊዋጥላት አልቻለም። ስተሙ ምቀኛ ሲስተም ማስተር ነው ማስተርስ ነው አረማ የማስተርስ አፕሊካንት መስትዬ
እንዴ?
ማስተርስ እኮ እንደዛ ፎር እኮ ነው ፖይንት ሁላችንም
ያው ትናንትናም አይተሸዋል አይደለ?
አዎ ሰሚት እና እኮ ይ- አድርጌያለሁ። እኔ እኮ አንድ ሶስት ምናምን እኮ አፕሊኬሽን ሰሚት አድርጌያለሁ።
አሮን ነው ማለት ድ- አንዴ እንደዛ ዴሲማል መጀመሪያ ይለኛል ነው።
አንድ ፍራክሽን ይለኛል እና ግራ ገባኝ። ማ ሁሉንም ቀይ ቀይ ያበራብኝን አስተካከልኩኝ በሙሉ ማለት ነው እንደ አዲስ እንዳልሽ።
እሺ።
ከዛ ልክ እሺ።
እዚህ ጋር ስደርስ የትናንትና ቦታ ፎር ፖይንት እንደውም ፎር ነው ያመጣችሁ ምናምን አላልሽኝም? ልክ እሱ እሺ፣ ጋር እንዲህ ስደርስ አድርጊልኝ ገኒ።
የትናንቷ ሪዝን እሺ ምን ላድርግ?
አፕሎድ የሚደረጉ ዶክመንቶችን የአንደኛውን ተማሪ እም፣ ስቴፕ ባይ ስቴፕ ላኪልኝ ግሩፑ ላይ እሺ ከዛ እና ክሬዲሻሉ ኦልሬዲ አለ አይደለ ምስል ላይ መንዳይ ላይ እኔ ስለበለልሽ submit ላርግልሽ እ፣ እሱ አንዴ አንደኛውን እየጨረስኩኝ እየጨረስኩኝ ልላ አንደኛውን ብቻ አዎ ምክንያቱም እንደ አዲስ ነው የምሰራው አይደለም እኮ መስ ግን እንደዚህ እንገፋዋለን አንቺ እየሰራሽ no no የሆነ ነገር ካለው እነግርሻለሁ ግን እርግጠኛ ነኝ እኔ ሶስት application submit አድርጌያለሁ አይ- አይ- ማስተርስ አላ- ነው አንደኛ- አፕል እንትን ያረግሽው ማስተርስ ነው Yes, yes, masters አዎ። masters ም bachelor masters ብቻ ሲጀመር bachelor የለው
እሺ በቃ ልላክልሻም እሺ ቻው እሺ ዲያ